ጤና ይስጥልኝ BGI ኢትዮጵያ የደንበኛ ባንኮት የምረዳዎት?
ሰላም እህቴ እንዴት ነሽ?
ሰላም ነው ደንበኛችን
አለን። ስለ BGI ኢትዮጵያ ጥያቄ ለመጠየቅ ፈልጌ ምን ማወቅ ፈለጉ ደንበኛችን?
ስፖንሰር የምታደርጉት ለምን ለምን አይነት event ኦች ነው እናንተ ስፖንሰር የምታደርጉት?
እ፣ ይህንን ነው ማወቅ የፈለጉት ደንበኛችን?
አዎ ይህኛውን ለማወቅ የፈለግኩት።
እ፣ አሁን ላይ አሁን ባለው አዲሱ አሰራር መሰረት ስፖንሰር እያደረግን ያለ ነው በሶስት ጉዳዮች ብቻ ነው። አሁን ላይ ትምህርት፣ ጤናና አካባቢ ጥበቃ ላይ ነው ስፖንሰር እያደረግን ያለ ነው ደንበኛችን።
ለትምህርትና ለትምህርት፣ ለጤና እና ለአካባቢ ጥበቃ ላይ ነው ስፖንሰር እያደረግን ያለ ነው ደንበኛችን።
ከዚህ ውጭ የምትሰጥ አገልግሎት የለም?
አ- አሁን ላይ ስፖንሰር እያደረግን ያለ ነው በዚህ ጉዳይ ነው። አዲስ ደግሞ ሌላ መረጃ ሲኖር ደግሞ የምናሳውቅ ይሆናል ማለት ነው።
እሺ፣ ሌላ ጥያቄ መጠየቅ ይቻላል?
ይቻላል ደንበኛችን። ይሰማል ደንበኛችን?
አዎ ይሰማኛል።
እሺ።
እ፣ ሀበሻ ቢራ የ BGI product ነው?
አይ አይደለም ደንበኛችን፣ አበሻ ቢራ የኛ product አይደለም፣ የሌላ ድርጅት product ወይም ደግሞ ምርት ነው። እኛ የምናመርተው ከቢራ ጊዮርጊስ፣ ካስትልና ሜታን ነው የምናመርተው። ማልትም ደግሞ ከአልኮል ነጻ መጠጥ ደግሞ ስንቅ እናመርታለን። እንዲሁም ደግሞ wine ደግሞ Rift Valley ና Acacia የሚባሉ ወይኖችን እናመርታለን። አሁን ላይ ገበያ ላይ ያለ ምርቶች እነዚህ ናቸው። ሀበሻ ቢራ ግን የኛ ምርት ሳይሆን የሌላ ድርጅት ምርት ነው ደንበኛችን።
እም፣ እሺ እ፣ ከአልኮል ከሌለው መጠጥ እ፣ ስንቅ ያልሽኝ እሺ።
እ፣ ለማን ለማን ነው እንዲጠጡት የሚመከረው? ማለት እ፣ ለየትኛውም የእድሜ ክልል ነው? እንዲሁም ደግሞ እ፣ ለ- ለምን አይነት ነው የሚመከረው ይሄ መጠጥ?
እሺ ደንበኛችን ስለጠየቁን በጣም እናመሰግናለን። እኛ ስንቅን የምንመክረው አንደኛ ነገር ከአስራ ሶስት አመት በላይ ለሆኑ ሰዎች ነው። ምክንያቱም በውስጡ አልኮል እንኳን ባይዝ የቫኒላና ስኳር ቃና ስላለው ያ ደግሞ ለህጻናት አይመከርም። ስለዛ አንመክርም ከአስራ ሶስት አመት በታች ለሆኑ ልጆች። እንዲሁም ደግሞ ሴቶች እንዲሆን ይጠጡ እንመክራለን። ያው ከአልኮል ነጻ መጠጥ ስለሆነ ምንም ያለ ስጋት የቻሉትን ያህል መጠጣት ስለሚቻል ለሴቶች እና እንዲሁም ደግሞ ከአስራ ሶስት አመት በላይ ለሆኑ ሰዎች እንዲጠጡ እኛ እንመክራለን ማለት ነው።
እም፣ እሺ አመሰግናለሁ። ግን ሌላ ጥያቄ ያለኝ ይቅርታ ይቻላል ይቻላል፣ የቻሉትን ያህል መጠየቅ ይችላሉ።
መጠየቅ የምፈልገው ነገር እ፣ ይሄ እ፣ አልኮል ያለበት እናንተ የምታመርጡት ወይም ደግሞ ቢጫ የሚያመርተው መጠጥ እም፣ ለየትኛውም ነው የሚከለከለው? ማለት መጠጣት የሌለበት እ፣ የሚባለው ለማን ነው?
እህም። አልኮል ያው እንዳለው እንደ ሀገሪቱ ሕግ መሰረት ከአንድ አመት በላይ ለሆኑ ሰዎች ነው እንዲጠጡ የሚመከረው። ከአንድ አመት በታች ለሆኑ ሰዎች እንዲጠጡ አይመከርም። አንደኛ፣ ሁለተኛ ነገር ደግሞ ለነፍሰ ጡር ሰዎች እንዲጠጡ አይመከርም። ያው ጉዳት ሊያስከትል ስለሚችል ማለት ነው። ሶስተኛ ደግሞ የሚያሽከረክር ሰው ያው አጠጥቶ አይንዱ ወይ ያሽከርክሩ አይደለም የሚባለው።
አዎ።
እንደዛ አይነት ሁኔታም እንዲጠጡ አይመከርም። ለእነዚህ ለሶስቱ ነው እኛ እንዲጠጡ የማንመክረው።
እሺ አመሰግናለሁ። ሁሉም የነገርሽኝ ግልጽ ነው።
ደንበኛችን ሌላ ጥያቄ ይኖሮታል?
ሌላ የለኝም።
እ፣ ስለደወሉ በጣም እናመሰግናለን። ከሚሰሙት ድምጽ በኋላ ስለ አገልግሎቴ ሀሳብ አስተያየት ሊሰጡኝ ይችላሉ። መልካም ቀን ይሆንልዎት ደንበኛችን።
እሺ አመሰግናለሁ።
እሺ ደንበኛችን